ጤና ይስጥልኝ አክስቴ ማለት ነው። በኩም ልርዳዎች ሄሎ፣ ይቅርታ እኮ የጠራኔ ጋር ባገና አላሳይኝም። አሁን የአሁኑ ልጅ ነኝ። ደውለሽ ነበር።
አሁን እሺ፣ የላኩልን እንደደረሰኝ እኮ ነበረ እና እዚህ ላይ የሚያሳየው እዚህ ላይ የላኩን ደረሰኝ ላይ ሄሎ።
ብሩ ይስማውታል ለመኛቸው ሄሎ፣
የእርሱ ድምፅ ይሰማናል።
ሄሎ።
የኔ ስማውት አሁን ይሰማል።
እሺ የላኩልን ረሳይ ላይ የሚያሳየው ብሩ ሀጎስ ከሚባል ሰው ወደ ኤቨን እንደገባ ነው እንጂ ወደ አሪፍ ፔ እንደሆነ አይደለም። ስለዚህ ሀጎስ አዎ፣ ሀጎስ ይሄ- ይሄ ብር ከሀጎስ ከሚባለው ሰውዬ ወደ ኤቨን ልክ ነሽ ገብቷል። ከገባ ኤቨን ደግሞ ወደ እናንተ ትራንስፈር አድርጎታል። ይሄ ደረሰኝ ላይ ተሽዋለ የላኩትን ኦኬ፣ የላኩልን ደረሰኝ ላይ ረሳይ- እንደዚህ ነው።
አዎ ኦኬ የላኩት ሰው ያኛው ቆይ ቆይ ሀጎስ ቆይ ሁለት ነው መጀመሪያ ቆይ ከ- ከሁለተኛው መጀመ- ሁለተኛውን የላኩልሽ ማለት ነው። የእሱን ላክልሽ ቆይ አዎ እሺ እሱን ይላኩልን።
እሺ እሺ እሺ እሺ እሺ እሺ